አሁን ሰው አንስቼዋለሁ።
እሺ hello ሰማሃት? በዛኛው ላይ
hello ይሰማሃል? እኔ
ሰማ
በ call center ኡ ይሰማሃል? አንተ አይደለም እንትን speaker እንትን earphone ን ቼካል earphone በ PC ው ቀጥ በ PC ው ቀጥታ
OK yeah በ PC ቀጥታ በ PC ው ቀጥታ speaker ኡን loud አድርገህ
አ earphone አድርገው ለማንኛውም earphone ነው እንትን የሚለው earphone አ earphone ነው accept የሚያደርገው
earphone
እስኪ እያናገርከኝ ሰካው እስኪ አዎ እንሞክረው ማለት ዋና ደግመን እንትን ላለመሆን earphone አቅራቢያ ይኖራል earphone
እሺ እሺ እሺ